Hello ጤና ይስጥልን ቤት ቤት hello
ይሰማል። የሆነ ብር withdraw አድርጌ እሺ
ቴሌ ብር ላይ አልገባም።
ቴሌብር ላይ አልገባም።
አዎ
መቼ ነበረ?
በአስራ አምስት ማታ ማለት ነው።
ትናንትና።
አዎ
እሺ በዚህ ቁጥር ነው አይደል?
አዎ አዎ
እም?
አዎ አዎ
ስንት ብር ነበር?
አርባ ሺህ ነበረ።
ወደ ቴሌብር ነው።
አዎ
Hello hello
Hello hello እሺ አሁን ገብቶልሃል። እሺ check አድርገው።
እሺ እሺ መልካም ቀን። ስለደወልክ እናመሰግናለን።
እሺ እሺ